ሌላ service investment አዎ ትናንትና ብር አስገብቼ ያልገባልኝ ነበር። በ CBE ብር እ በ CBE ብር ብር አስገብቼ እስካሁን አልገባልኝም ነበር ትናንትና።
እሺ ስልክ ንገረኝ።
ዜሮ ዘጠኝ
ስንት ብር ነው?
ስምንት መቶ እሺ ስልክ ዜሮ ዘጠኝ ስልሳ እሺ ስልሳ ዘጠኝ እህ ዜሮ ሁለት እሺ ስልሳ ስድስት
ትላንትና ስምንት መቶ ብር ነው ያልከኝ?
አዎ በሲ ዘጠኝ ሰዓት ላይ በ CBE ብር ኦ እሺ okay በቻፓ በቻፓ ነው ያስተላለፍከው አይደል?
አዎ እሺ deposit ነው አይደል ያደረግከው?
አዎ deposit ነው ያደረኩት።
እሺ አዎ እንትን ነው ለቻፓ ላሳውቅልህ እና processing ላይ ስለሆነ ነው ይገባልሃል። እሺ
እሺ በቃ ቶሎ ይበይኝ እና ዛሬ ዛሬ ጨዋታ ስለምቆይ በቃ እሺ ችግር የለም ለቻፓ አሳውቅልሃለሁ አባት።
እሺ ቶሎ ነው የሚገባው?
አዎ ለእነሱ ከነገርኳቸው እነሱ approve ካደረጉት የሚቆይበት ምንም አይነት ምክንያት የለውም ይገባልሃል።
እሺ ስለደወሉ እናመሰግናለን።
እሺ